ጤና ይስጥ ጠብታ አምቡላንስ hello hello ጤና ይስጥልኝ።
አብሮ ይስጥልን።
እ እዚህ ከዳኑ ነበር የምደውለው። መ እሺ አምቡላንስ አገልግሎት ፈልጋለሁ እሺ እ ወደ ከዳ- ዳኑ ለመምጣት በሽተኛ የት ነው ያላችሁት አሁን?
መክ- ሜክሲኮ
መኖሪያ አሁን ቤት ውስጥ ነው?
እኛ ያለው ሜክሲኮ ነው። እኔ ግን ዳኑ ነኝ።
አይ መኖሪያ ቤት ውስጥ ነው ያላችሁት? hello አቤት አቤት።
ሜክሲኮ ከየቱ ጋር ነው? ከመኖሪያ ቤት ነው ወይስ?
አዎ መኖሪያ ቤት ሜክሲኮ እሺ።
አዱላላ ሪዞርት
እሺ ምን ነበር ህመማቸው?
እ እ ምን ነበር ህመማቸው?
የጀርባ ችግር ነው።
ኦክሲጅን ይጠቀማሉ?
አይ አይጠቀሙም። መንቀሳቀስ የሚያቅታቸው ጀርባ ችግር ስለሆነ
እዛ ነበር ክትትላቸው?
አይ ለመጀመሪያ ጊዜ ሊመጣ ነው።
እስከ ዛሬ ነበሩ ክትትላቸው?
እ እ እ እስከ ዛሬ ነበር ክትትላቸው?
ቦታ ይታይ ነበር። እ ምንድን ነው physiotherapist ጋር ምናምን እሺ የአገልግሎት ክፍያችን ልዩ ክሊኒኮች ቦሌ አካባቢ ምናምን
እሺ የአገልግሎት ክፍያችን ሁለት ሺህ ብር ነው።
ዊልቸር ምናምን አላቸው አይደል?
እስቲ አይ እኛ ያለን stretcher ነው። stretcher ላይ ተኝተው መሄድ ይችላሉ።
okay። ስለዚህ አሁን እ የት ነው ቦታው የሚከፈለው?
ልጆቹ ይመጣሉ።
እም።
ስራውን ሰርተው ከጨረሱ በኋላ ከፈለጉ በባንክ መላክ ይችላሉ፣ በ mobile banking ከፈለጉ በ cash መስጠት ይችላሉ። ካ- ከዛ ደረሰኝ ይቆረጥሎታል።
አዱላላ ሪዞርት ላኪልኝ። እ?
እሺ እሺ እ? አዎ።
እሺ